ጤና ይስጥልኝ ነኝ እባክዎ ምን ልርዳ?
ውሉስ ወልጋ ወልድ
እሺ ከእናንተ ጋር ነው ያለው።
እንደ- ምን አለኝ?
ከአንተ ጋር ነው ያለው አለ በለው። ውሉስ ወልጋ
እሺ አመልክተው ነበር እኛ ጋር ከዚህ በፊት
አዎ ማን ልበል ስሞትን
እ?
ስሞትን ማን ልበል ደንበኛችን?
እኔ አዎ ኒያል
እሺ ሚያም
አዎ
አዎ እኛ ጋር ተመዝግቦሎት ተላልፎሎታል። ከዚህ በፊትም እ?
አመልክተው ነበር አይደል? ደጋግሞ ደውሎ
አዎ አዎ እሺ ደንበኛችን እኛ ጋር ተላልፎሎታል። ትንሽ ጊዜ ስለሚፈልግ ነው በትዕግስት ይጠብቁን።
ለምንድን ነው የሚጠበቁ?
ትንሽ ጊዜ ስለሚፈልግ ነው እኛ ጋር እየታየሎት ነው። የኛ technical team ኦች እያዩሎት ነው እና ትንሽ በትዕግስት ይጠብቁን።
ልጠበቅ እባክዎ።
ትንሽ ልጠበቅ። ዛሬ ስንት ቀን ነው ያለው? ዘጠኝ ቀን አይደለም?
እ ብዙ ወረፋ ከእርሶ በፊትም የያዙ ሰዎች አሉ። ስለዚህ ጉዳይ እየጠየቁን ብዙ ሰዎች ስላመለከቱ ይሄን ለማየት ጊዜ ይወስድብናል። ለዛ ነው በወረፋ እያስተናገድን ስለሆነ ነው ደንበኛችን።
እና ወረፋው መቼ ነው የሚጨረሰው?
እኛ እናሳውቆታለን ደውለን ልክ ችግሩ እንደተፈታ ተፈቷል ብለን እናሳውቆታለን።
እናሳውቆታለን